ጤና ይስጥልኝ ተድላ አምቡላንስ የአምቡላንስ አገልግሎት አናግራት አሁን ደውለንልሽ ነበር ከመቅረዝ ሆስፒታል።
እሺ ወጥተዋል አምቡላንሱ ወጥቷል?
አካባቢ ነው የሚነሱት እም፣ መቅረዝ ሆስፒታል አይደል ያላችሁት አዎ እ፣ ተነስቷል አምቡላንሱ። አም- ራሳቸው አግዘኖች እንመጣለን እያሉ ነው። ተነስታችኋል ወጥቷል እናንተ?
already ወጥቷል እናንተ?
አዎ በቃ መልካም። እሺ ምን ትይልናለሽ? ከወጡ dispatch ካረግሻቸው ለሚመጣው አምቡላንስ MRI ተነስቶ ነው የሚሄደው ወደ አግዘን። MRI ማስነሳት ይፈልጋሉ ዋሽንግተን።
MRI ይነሳል ስለዚህ አዎ።
ክፍያውም ሁሉ ነገርም እንደገና ሊለይ- ይለያል ወደ MRI የሚሄድ ከሆነ ደግሞ እ፣ እሺ እንግዲህ dispatch ካረግሽው እዛው modify አድርጊው። ማይሆን ማይሆን ካልሆነ ግን እንትን በይውና ንገሪኝ።
እዛው ምክንያቱም ይድረሱና የቤተሰብ ስልክ ስለሰጠኸኝ የት ይደርሱ ነው?
ለቤተሰብ እናንተ ቀጥታ ወደዛ እንደማይሄዱና MRI እንደሚነሱ ትነግራቸዋል አይደለ አዎ ነግራ MRI እንደሚነሳ ነግራቸዋለን።
ስለዚህ እኔ ላስረዳው ለሱ አስረጃው አንቺ ከዛ ከዚህ ተላ pick ያደረገው MRI ዋሽንግተን አስነስቶ request ኡን ሰጣቸዋለሁ እዚህ ጋር እም፣ MRI ን ተነስቶ ዋሽንግተን ከዛ አግዘን stroke center ይሄዳል።
እሺ እሺ እሺ እሺ እሺ